hello ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት hello ጤና ይስጥልኝ ተድላ አምቡላንስ ሊዲያ ነኝ እባኮ ምን ልርዳዎ hello ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት ሄሎ
ሄሎ ሄሎ
ሄሎ
አቤት ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት
እ
ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት እባኮ ምን ልርዳዎ
ወጥሬ ያለሁ
ሄሎ
ሄሎ
አምቡላንስ አገልግሎት ይፈልጋሉ የኔ ወንድም
ወጥሬ
ምን አሉኝ